ጤና ይስጥልን ልጅ ኢትዮጵያ ቤት አሁን እያወራሽ አሁን እያወራሽ እያለ እንግዲህ ሙሉ የሚለው
እሺ ደንበኛችን አስመዝግበው ነበር ወይስ ገና ነው?
ተመዝግቧል። እንትኑ መጥቶ ማሽኑ ሌላው እቃው መጥቶ ቱቦውን የቀረ ውስጥ ከ- ወደ ምናምን እንትኑ ደንበኞች?
ወደ መቅጅ ወደ መቅጀው የሚሰደው ብለን ሰሪያውን አላመጡትም።
ድምፆት ተቆራርጦ ነበር። ይቅርታ ደንበኛችን ምን አሉኝ?
ማሰሪያው እ፣ እንትኑ እ፣ አልመጣም። ቡለኖች ከውስጥ ያሉች ጎማ አለ አይደለ አዎ እና እናመጣለን ብለው አላመጡም። ሌላውን እቃ መጥቶ ማለት ነው። በሱ መጥቼ ነው ብሎ
ከዚህም በፊት በዚህ ነበር ያስመዘገቡት በዚህ ስልክ።
አ አ አ
እሺ አንዴ መስመር ላይ ቆዩኝ። ይሉት የቤቶት ስም ማን ይባላል? ደንበኛችን ሙሉ ሙሉ ምግብ ቤት።
ሙሉ ምግብ ቤት እሺ ደንበኛችን እ፣ አሁን መተን ተመልሰን እንሰራለን ብለው ነው ወይስ እ፣ ምን አ ብለው አ ነው?
መተን ተመልሰን እንሰራለን ያሉ
አሁን ይሰማዎታል?
አ ይሰማል። መተን ተመልሰን እንሰራዋለን ብለው ነው ያሉ።
ስለዚህ ቆይተውቦት ነው።
አሁን ቆይቷል።
እሺ ደንበኛችን አሁን መልሼ እን- ወደ እነርሱ ልክሎታል ወይ መተው ይሰሩሎታል።
እሺ ስለደወሉ እናመሰግናለን።
እሺ